ሄኖክ ጤና ይስጥልኝ።
Hello ጤና ይስጥልን። በእንግዲህ የሆነ ምን ልርዳዎት?
አዎ አብሮ ይስጥልን። ለመታደም ነበረ እንትኑ stand-up comedy ውን እና በ link ነው እየመዘገብን ያለ ነው እና እዛ YouTube ላይ link አስቀምጠናል። በዛ ይመዝገቡ።
እሺ ኦንላይን እንትን ማለት እችላለሁ። በ mobile banking መክፈል እችላለሁ።
አዎ በዛው ከፍሎ እዛው ደረሰኙን attach አድርገው ይላኩል።
Okay screenshot አድርጌ እዛ ማሳየት ነው።
እዛው እዛው እኔ አስገባ ይልሃል ማስገባ።
እሺ ስለዚህ እዛ መሄድ አይጠበቅብኝም ማለት ነው። ትኬት አዎ አይጠበቅብህም፣ ችግር የለውም።
እሺ አመሰግናለሁ። መልካም ቀን።